ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን፣ የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 North Highland Street አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 AM እስከ 12 PM ይካሄዳል። ለተጨማሪ መረጃ በድረ ገጻችን ላይ www ወንጌል dot org ወይም www ኢትዮ CGC dot org ታገኙናላችሁ። በስልክ ቁጥር 571 643 8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ውድ አድማጮች ዛሬ የማስተምረው የወንጌል ትምህርት መንፈስ ቅዱስ የትንሣኤው መንፈስ ስለሆነ ያለ መስቀሉ ጨርሶ በሕይወታችን አይሰራም በሚል ርዕስ ላይ የተመሠረተ ነው። መንፈስ ቅዱስ የኢየሱስ የሕይወት መንፈስ ሕግ ሆኖ በውስጣችን የሚሠራው ሥራ ጌታችን እኛን ሥጋውያን እንዳንሆን ካዳነበት ከመስቀሉ ሥራ የተነሳ ነው። መንፈስ ቅዱስ ምንጊዜም የመስቀሉን ሥራ ሳይንተራስ የሚሠራው ሥራ በእኛ ሕይወት ውስጥ የለም። የጌታ መስቀል ሥጋ ከክፉ ምኞቱና መሻቱ ጋር የተሰቀለበት የሥጋ ፍላጎትና ሐሳብ የማስወገጃ ኃይል እንደሆነ የእግዚአብሔር ቃል ያስተምረናል። ጌታ ተከታዮቹን ከሥጋዊነት ለማዳን የመስቀሉን ኃይል ይጠቀማል። ውድ አድማጮች የጌታ መስቀል በሕይወታችን እንዲሠራ ስፍራና ቦታ ባልሰጠንበት አቋምና እምነት ውስጥ እያለን መንፈስ ቅዱስ የጌታችንን የሕይወት ኃይልና ጸጋ በእኛ ሊገልጥ አይችልም። መስቀሉን ያለፈ መስቀሉን ያስጣለ ጸጋ ሰይጣናዊ ጸጋ ነው። የመስቀሉን ሥራ ችላ የሚያስብል እምነትም ሆነ ልምምድ ከሕይወታችን ማራቅና መሸሽ አለብን። በገላትያ ምዕራፍ 6 ቁጥር 14 ላይ ነገር ግን ዓለም ከእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል ሐዋርያ ጳውሎስ። ይራቅ የሚለው ቃል ከእኔ ይወገድ፣ እኔ ከዛ ጋር ያለኝን ግንኙነት አልሻውም የሚል ብርቱ አቋምን ያሳያል። የጌታ የኢየሱስ ክርስቶስን መስቀል መመኪያ የማያስደርግ ከመስቀሉ ሥራ ጋር የተጣላ ማንኛውንም ትምክህት ከሱ እንዲርቅ እንደፈለገ እናያለን። ክርስቲያን እኔነቱን አስመልክቶ ሲፈክር ምንጊዜም ዓለምን ለእኛ ጌታችን ከሰቀለበት እኛንም ለዓለም ከሰቀለበት ከመስቀሉ ትምክህት ውጪ ሌላ መፈከሪያ ክርስቲያን ሊኖረው አይገባም። እኔ ብሎ መኖርን ያስቀረው የጌታ መስቀል መኩሪያችን፣ መመኪያችን ካልሆነ ፈጽሞ የጌታን ክብር በሕይወታችን አናይም። የጌታ ክብር በጉረኛና በትምክተኛ ሥጋ ላይ የሚደረብ ክብር አይደለም። ባለጠጋ መሆን ቢሆን ያለው የሞላለት ሆኖ መታየት የወደደው እኔነታችን የደረተውን የሥጋን ግትልትል ሳንገፍና ሳናስወግድ መወገዱንም ትምክህታችን ሳናደርግ ቅዱሱ የእግዚአብሔር ልጅ ሞቶ ያስገኘውን ክብር ክብራችን ልናደርግ አንችልም። የጌታ መስቀል ከሰማይ ያልሆነውን ሁሉ ከልካይና አስወጋጅ በመሆን ለትንሣኤው ክብር ለክብሩ መንፈስ መንገድ ከፋችና አዘጋጅ ነው። መስቀል ሳይኖር ክብር የለም። በአንዳንድ መጽሐፍቶች ላይ ቀደም ብዬ ካነበብኩት ትዝ የሚለኝ የሾህ አክሊል ሳይኖር ክብር የለም የሚል ንግግር ቅዱሳን እንደተናገሩ አስታውሳለሁ። ኢየሱስ ክርስቶስ የአዲስ ኪዳን ሊቀ ካህን በዘላለም መንፈስ ራሱን ለእግዚአብሔር ባቀረበው ደሙ የሚያገለግለው አገልግሎት በማያልፍ ሕይወት ኃይል ለሚሠራው ኪዳን ነው ካህን እንደሆነ መጽሐፍ ቅዱስ የሚያስተምረው። ቃሉ እንዲህ ይላል በማያልፍ ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጸዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው ይላል። በመልከ ጸዴቅ ምሳሌ የተነሳው ካህን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ የሚያገለግለው በማያልፍ ሕይወት ኃይል ነው። ውድ አድማጮች ጌታችን በሞቱ ኃይል የሰይጣንን የሰይጣንንና የሥጋን ሥራ ያፈረሰበትን መስቀሉን እየተጠቀመ እኛንም ከሰይጣንና ከሥጋ ሥራ በመስቀሉ ቃል በመስቀሉ ኃይል ያድነናል። ለዚህ ነው የክርስቶስ ነኝ የሚሉ ሁሉ ሥጋን ከክፉ ምኞቱና መሻቱ ጋር ሰቀሉ የሚለው ቃል የተነገረው። እሱ ሰይጣንን እና ዓለምን ሥጋን ድል የነሳበት የመስቀሉ ኃይል የእሱ የሆኑትም ሁሉ ድል የሚነሱበት መሳሪያቸውና ኃይላቸው የጌታ መስቀል ነው። የሥጋችንና ምኞቱን አድራሻ መስቀል ላይ ያላደረገ የክርስትና አመለካከት ወደ ትንሣኤው ክብር የማያስጠጋ እምነት ነው። ክርስቲያን የምንሆነው ውድ አድማጮች ኢየሱስ ክርስቶስን መስለን ለመኖር እንጂ ባልዳንና በማይድነው ሥጋችን የጌታን ጸጋ እያመካኘን ሥጋዊ ሕይወት በመኖር አይደለም። ኢየሱስ ክርስቶስ ሐዋርያው እንዳለው የጽድቅ አገልጋይ ነው እንጂ የኀጢአት አገልጋይ አይደለም። ኢየሱስ ከኀጢአት ሊያድነን መጣ እንጂ በኀጢአት የሚያኖረንን ጸጋ ሊሰጠን አልመጣም። ብዙ ሰዎች ኀጢአታቸው የሚያመጣባቸውን ክፉ ብድራትና የሰሩትን ኀጢአት የሰሩት ኀጢአት ከሚያስከትለው ውጤት ለመሸሽ ብቻ ወደ ጌታ ጸጋ ይጠጋሉ። ኀጢአት ሲሰራ እንደሚያስደስት ከተሰራ በኋላ ማንንም አያሾምም፣ ማንንም አያሸልምም። በድፍረትና በትዕቢት ወይንም እግዚአብሔርን ባለመፍራት የሠራ ነው ኀጢአት ባነበነብነው ንስሐ ሳይሆን የሚወገደው በጌታ ደም ብቻ ነው። ስለ ኀጢአታችን የጌታን ቸርነት ማመካኝ አድርገን የዘመርናቸው መዝሙሮች በጌታ ደም የሚገኘውን መንጻት ማስረሻና ማዘናጊያ ካደረግናቸው የጥፋታችን ምክንያት ይሆናሉ። ጌታ በደሙ ኀጢአታችንን የሚያነጻው ብርሃን ነው ከተባለው ከአምላክ ጋር በጽድቅና በቅድስና ሊያኖረን እንጂ በበደል ሕይወት ሊያመላልሰን አይደለም። በቲቶ ምዕራፍ 2 ቁጥር 14 ላይ የእግዚአብሔር ቃል እንዲህ ይላል፣ መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል ይላል። ውድ አድማጮች የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ እኛ ነፍሱን አሳልፎ የሰጠው እኛን ከአሜፅ የሚቤዥ መድኃኒት ሆኖልን መልካሙን ለማድረግ የምንቀና ገንዘቡ እንድንሆንለት አስቦ ነው ይሄን ያደረገው። የጌታ የማዳኑ ውጤት የማንጻቱ ፍሬ የእኛ መቀደስና ጌታን ታዘን እንደ ቃሉ መኖራችን ትልቁ የጌታ ዓላማ ይህ እንደሆነ የእግዚአብሔር ቃል ይናገራል። ለዚህ የሚያበቃ ጸጋ ይሰጠናል እንጂ ከዚህ ለጎደለ ኑሮ አልፈን እንድንሰጥ ጌታ ሞተ ብሎ ማመን ትልቅ ድንቁርና ነው። መንፈስ ቅዱስ የመስቀሉን ሥራ የሚቃረን ሥራ አይሠራም። በገላትያ ምዕራፍ 5 ከቁጥር 19 እስከ 21 ላይ የሥጋ ሥራዎች ምን እንደሆኑ ይናገራል። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል። ሥጋ ከላይ የተዘረዘሩትን ይሰራል የተባለው ሥጋ ምን ያህል በሰው ሕይወት የነቃና ለሚሰራውም ሥራ የተሰጠ እንደሆነ ከሥራዎቹ ከፍሬዎቹ በደንብ ይታያል። ውድ አድማጮች ዝሙት ከአስርቱ ትእዛዛት መካከል እንዳናደርጋቸው ከተከለከሉ ትእዛዛቶች አንዱ ነው። በዘጸአት 214 ላይ አታመንዝር የሚለው ትእዛዝ የሚሻር አይደለም። ዝሙት እግዚአብሔር በቃሉ ከቀደሰውና ከፈቀደው ጋብቻ ውጭ የሆነ ማንኛውም አይነት ግንኙነትን ሁሉ የሚመለከት ነው። እርኩሰት የሚለው ቃል አንዱ የሥጋ ሥራ ነው። ሐዋርያው ጳውሎስ ይህንን ቃል የገለጠው ፖርኔዮ በሚል የግሪክ ቃል ነው። ፖርኔዮ የሚለው ቃል የዛሬውን ፖርኖግራፊ በልዩ ልዩ መልኩ የሚመለከተው ቃል ስሙ መጠሪያው የተወሰደው ከዚህ ነው። በፖርኖግራፊ ዛሬ ብዙ ሰዎች ትዳራቸው ለመፍረሱ ትልቁ ምክንያት ፖርኖግራፊና መሰል በሆኑ ክፉ ልማዶች በመለከፋቸው ምክንያት እንደሆነ ይነገራል። ይህንን ልምምድ የሚለማመዱ ማግባት በማይረዳው የፍትወት እሳት ይለበለባሉ። የሰው ሥጋ የቱን ያህል የተማረና የሰለጠነ ባለጠጋና ትልቅ ማዕረግ ያለው ቢመስልም ከእንደነዚህ ያለ ኃጢአት የተነሳ ብዙ ሰዎች ተዋርደው ክብራቸውን፣ ሀብታቸውን፣ ማዕረጋቸውን ሁሉ ያቃለሉበት ሁኔታ የዕለት ዕለት የዜና ጉዳይ እንደሆነ እናውቃለን። ሌላው የሥጋ ሥራ እርኩሰት የሚለው ነው። ይህ ቃል አካታርቶስ የሚል ቃል ሲሆን በግሪክኛ በግሪክኛ ካታርቶስ ማለት ንጹሕ የሆነ ማለት ነው። አካታርቶስ ሲል አፍራሽ በሆነ መንገድ ወይንም የዛን ተቃራኒ ሲናገር ነው። ያልነጻ ያልተቀደሰ ነገርን ያሳያል። ይህ ንጽሕና የሞራል ወይንም የሃይማኖትን አለመንጻትን የሚያመለክት ነው። በንግግር ቢሆን በምግባር አጸያፊና አሳፋሪ የሆነ ሁኔታን ያመለክታል። የሰው ልብ የረከሰም ሆነ ንጹሕ ነገር የሚመነጭበት ስፍራ ነው። ጌታችን እንዳስተማረው ሰውን እርኩስ የሚያደርገው ነገር ከሰው ልብ ስለሚወጣ እርኩሰት የሰውን ልብ ይዘት ያመለክታል። ውድ አድማጮች፣ ልባችን በእግዚአብሔር ቃል ካልተሞላ፣ በእግዚአብሔር ሐሳብ ካልተያዘን፣ በመንፈስ ቅዱስ ካልተደገፍን እንደዚህ ካሉ አይነት የእርኩሰት ሥራዎች እንዴት እናመልጣለን? ሌላው የሥጋ ሥራ መዳራት ነው። በግሪክኛ ይህ ቃል የተተረጎመው አስቴልጌያ ከሚል የግሪክ ቃል ሲሆን ትርጉሙ ብርቱ የሆነ የሥጋ ፍላጎትን ለምንም ነገር ደንታ የሌለው የሆን መሆንን ጭካኔን ከቁጥጥር የወጣ ውጭ የወጣ በህብረተሰብ መካከል ተቀባይነት የሌለውን ቅጥ ያጣ የሥጋ ፍላጎትን ያመለክታል። በእነዚህ የሥጋ ሥራዎች የተለከፉ ሰዎች ክብራቸውን፣ ማዕረጋቸውን፣ ትዳራቸውን፣ ሕይወታቸውን ከማጎሳቆላቸውን በላይ አንዳንዶች ለአስከፊ ወንጀል እንዲጋለጡ ምክንያት እንደሚሆን ሁሉ በጥናት የተደገፉ ጽሑፎች ያመለክታሉ። ሌሎች የሥጋ ሥራዎች በስማቸው በግልጥ የሚታወቁ ናቸው። ስለዚህ ሐዋርያው ጳውሎስ በገላትያ አምስት ላይ የጠቀሰው የሥጋ ሥራ በሰዎች ሕይወት ውስጥ በጣም ከባድ የሆነ እስራት ነው። የሥጋ ሥራ ባለበት ቦታ የአጋንንት ኃይል አለ። ያዕቆብ በመልእክቱ በምዕራፍ 3 ከቁጥር 14 እስከ 15 ላይ ውድ አድማጮች እንዲህ ይላል፣ ነገር ግን መራራ ቅናት፣ አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው ይላል። እነዚህን ነገሮች ልብ በሉ ውድ አድማጮች። የምድር የሆነ ሁሉ የሥጋም ነው፣ የሥጋም የሆነ ሁሉ የአጋንንት ነው። እነዚህ ሦስቱ የተጣመሩ ጣምራ ወዳጃሞች ናቸው። ሥጋዊ ፍላጎታችን በእኛ ላይ ከሰለጠነ መላ ሕይወታችንን የማፍረስና ውርደትን የማልበስ ኃይል አለው። ከዚህ መዳኛው መድኃኒት ኢየሱስ ክርስቶስ ብቻ ነው። ኢየሱስ የዓለም መድኃኒት የተባለው ለዚህ ነው። መድኃኒት የምንወስደው የያዘንን በሽታ እንዳይገለን ራሳችንን ከሞት ለማዳን ነው። ኃጢአት ይገላል። ኃጢአት ወራዳ ሕይወት ያመጣል። ከኃጢአት መዳኛው እውነተኛ ንስሐና በጌታ ደም መንጻትን እንዲሰጠን በኃይለኛው በእግዚአብሔር ስር ራሳችንን አዋርደን ምሕረቱን መሻት ነው። ኃጢአትን ለመተው ፍላጎት ሳይኖር ጌታን ለመከተል ፍላጎት ሳይኖር ክርስቲያን ነኝ ማለት ምንም ትርጉም የሌለው ጨዋታ ነው። ሐኪሞች ላመመን በሽታ መፍትሄ መስጠት ሲያቅታቸው ማስታገሻ ሊሰጡን ይችላሉ። ጌታ ግን የኃጢአት ማስታገሻ ሳይሆን ከኃጢአት የሚያድን መድኃኒት ሆኖ ነው ወደዚህ ዓለም የመጣለን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተባለ እንጂ የኃጢአት ማስታገሻ ከኃጢአት ጋር የሚያኖር ማባበሻ አይደለም። መድኃኒት ሲወሰድ እንጂ ሲታሰብና ሲደነቅ አያድንም። ጌታ ኢየሱስን በመቀበል የእርሱን የልጅነት መንፈስ በማግኘት በውስጣችን ገብቶ በልጅነቱ መንፈስ በመንፈስ ቅዱስ እንደ እርሱ የእግዚአብሔር ልጆች ሆነ ለመኖር እንድንችል ይመራናል። ጌታችን ይረዳናል። ለሥጋ መድኃኒት ጌታ የሰጠው መፍትሔ መስቀሉን ለሥጋ ማስወገጃ አድርጎ መንፈሱን ለሕይወት መመላለሻ በማድረግ ነው ያዳነ። የሠራነውን ኃጢአት በደሙ ኃጢአት የሚያሰራንን ሥጋን በመስቀሉ ካስወገደ በኋላ የእግዚአብሔር ልጆች ሆነን ደግሞ መኖር እንድንችል በመንፈሱ የሚረዳን የሚያግዘን፣ መንፈሱን በውስጣችን አድርጎ እንዲሠራ የሚያደርግ አዳኝ ነው ጌታ። ኢየሱስ ክርስቶስ ዕዳ ከፋይ ብቻ ሳይሆን የኃጢአት ዕዳ እንዳይኖርብን የኃጢአት ባሪያ ሆኖ ከመኖር የሚያድነን ከኃጢአት ኃይልም የሚያድን ጌታ ነው። ከኃጢአት ኃይል ኢየሱስ የሚያድነን ሥጋችን በተሰቀለበት በመስቀሉና በትንሣኤው መንፈስ ኃይል እየተጠቀመ ነው። ለሠራነው ኃጢአት ጌታን አዳኝ አድርገን እንዳመንን ሁሉ ልንሰራ ከምንችለው ኃጢአት በላይ የሚያኖረንም ይኸው የዓለም መድኃኒት የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ፍጹም የሆነ ፍቱን መድኃኒት ነው። ለመታረቃችን ምክንያት የሆነው የእግዚአብሔር ልጅ ከታረቀን በኋላ ለምንኖረው ሕይወትም ኃይል ቅድስናችንም እርሱ ነው። ኢየሱስ ክርስቶስ በመድኃኒትነቱ ምንም ተጨማሪ ሳያስፈልገው ብቻውን በቂና ከበቂ በላይ የሆነ ጌታ ነው። ስሙ ብሩክ ይሁን። እኛ ከኃጢአት በላይ የሆነ መንፈሳዊ ሕይወትን እንድንኖር ውድ አድማጮች ጌታችን ለማድረግ ለስጋችን መስቀሉን ለኑሯችን ትንሣኤውን በመጠቀም መንፈሳዊያን አድርጎ እንደሚያኖረን ቀደም ብዬ በዝርዝር አስተምሬያለሁ። መንፈስ ቅዱስ የሕይወት መንፈስ ሕግ ሆኖ የሚሠራውን ሥራ የሚያስንቅ ምንም ነገር የለም። መንፈስ ቅዱስ በአማኞች ሕይወት እንዲሠራ ሰው ከሚናፍቃቸው ተአምራቶችና ድንቅ ሥራዎች ሁሉ የሚበልጠውና የሚልቀው እኛን በጌታ ኢየሱስ ሕይወት ማኖር መቻሉ ነው። እኛን መንፈሳውያን ማድረጉ ነው። እኛን የተቀደሰ ሕይወት እንድንኖር መምራቱ ነው። መንፈስ ቅዱስ በተቀደሰ ሕይወት የእግዚአብሔር ልጆች ሆነን በመንፈስ እያመላለሰ የሚያኖረንን ኑሮና ይህንን ሥራ የሚበልጥ ምንም ሌላ ትልቅ ዓላማ የለውም። ይህንን ችላ ብለን ውድ አድማጮቻችን ሥጋችን በመስቀሉ ላይ ሳናደርግ መንፈስ ቅዱስን ለሌሎች ነገሮች ብቻ ብንሻው ብንፈልገው ትልቅ ስህተት ላይ እንወድቃለን። ባልተሰቀለ ሥጋ የምንሻው መንፈሳዊ ነገር ሁሉ የማንን ፈቃድና ፍላጎት ሊያሟላ ብለን መንፈስ ቅዱስን እንጠይቀዋለን? ምን ሊያደርገን ማን እንድንሆን እንዲያደርገን እንፈልጋለን? ውድ አድማጮች ይህንን ልብ ብለን ልናስብና ልናስተውል ይገባል። መንፈስ ቅዱስ የኢየሱስ ክርስቶስ መንፈስ ነው። ዋና ተልእኮው እኛ ኢየሱስን መስለን እንድንኖር ማድረግ ነው። ጌታን መስሎ መኖርን ያላስቀደመ መንፈሳዊ አሰራር ሁሉ ትልቅ ስህተት ያለበት ችግር እንደሆነ ልናስተውል ይገባል። ጌታችን ደቀ መዛሙርቱ ሆነው የሚከተሉት ሁሉ ሊሸከሙት የተሰጣቸው መስቀል ሳንሸከም እንከተለዋለን ብንል ውሸተኞች ነን። ጌታን መስቀል በወርቅና በብር አሰርተን የምናንጠለጥለው ጌጥ እንዲሆን ሳይሆን የምንሸከመው ልንሞትበትና ራሳችንን ልንክድበት ነው። መስቀል አልባ ሕይወት ትንሣኤ አልባ ሕይወትን ያስከትላል። ውድ አድማጮች፣ መስቀል ያልተሸከመ ሃይማኖተኛ ሥጋ ያልዳነ ሥጋ ከሚሠራው ሥራ የከፋ በደል ሊያሰራ የሚችልበት ምክንያት አለ። ውድ አድማጮች፣ ክርስቲያን ነኝ ብለን ድነናል ብለን የእግዚአብሔር ልጆች ነን ብለን ያልካድነው ሥጋችን የሚያሰራን ስጣ የሚያሰራን ሥራ ውድ አድማጮች በበራልን ብርሃን ላይ በተረዳነው ወንጌል ላይ አመፀኛ አድርጎ ስለሚያኖረን እጅግ የከፋ በደል እንደሚሆን ልናስብ ይገባል። ያለ ነፍሳችን ሥጋችን በራሱ የሚሆነው ምንም ነገር የለም። የጌታን መስቀል መሸከም የሚያነጣጠረው ነፍስን መካድ ላይ እንደሆነ ውድ አድማጮች ልብ ልንል ይገባል። የጌታ መስቀል የሚያነጣጥረው በሰው የነፍስ ፈቃድና ፍላጎት ላይ ነው። ነፍሳችን ለመንፈስ ቅዱስ ተገዥና አዳሪ መሆን ሲገባት ለሥጋ ተገዥ በመሆን የሰው ነፍስ ፈቃድ የሥጋ ባሪያ በመሆኑ ነፍሱ ሥጋዊ ሆነች። ነፍሳችን መንፈሳዊነት ባህሪ ቢታይበትም ከሥጋ ጋር ተጋብቷል። በሥጋ ፈቃድ የተማረከ በሥጋ ፍላጎት ፍቅር የተያዘ ለሥጋ የሚመቸውን የሚያስብ ስለሆነ አብዛኛውን ጊዜ ሥጋ ተብሎ በመጽሐፍ ቅዱስ ውስጥ ተጠርቷል። እንዲህ ባለ መንገድ ከሥጋ ጋር ከተወዳጀ ነፍስ ጋር መንፈስ እንዴት እኛን በጌታ መንገድ ሊያኖረን ይችላል? የነፍሳችን ፈቃድ መካድ ሳይኖር እንዲሁ መንፈሳዊ ሕይወትን መኖር አይቻልም። ምክንያቱም የሥጋችን የነፍሳችን ፈቃድ ለሥጋ ያደረ በመሆኑ ለእግዚአብሔር ለሆነ ነገር ሁሉ ጠርና ተቃዋሚ ነው። ስለዚህ መንፈሳዊ ሕይወት የሚኖሩ ሁሉ የነፍሳቸውን ፈቃድ መካድ የሚችሉት የጌታን መስቀል በመሸከም ነው። ነፍሱን የማይክድ ለእኔ ሊሆን አይገባውም ነው ያለው ጌታ። ጌታችን ወደ መስቀሉ ሲሄድ የጸለየው ጸሎት አንተ እንደምትወድ እንጂ እኔ እንደምወድ አይሁን ነው ያለው። በዮሐንስ ወንጌል 1226 ላይ ጌታችን ሲናገር የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናል፣ የሚያገለግለኝ ቢኖር አብ ያከብረዋል አለ። ጌታን ለመከተል መስቀል መሸከም ግድ ነው። ራሳችንን ሳንክድ ጌታን ተከተልን ብንል ውሸተኞች የክርስቶስ ተከታዮች ነን። መስቀሉ በሰራበት ሕይወት የሚሰራውን መንፈስ ቅዱስን ላልተካደች ነፍሳችን ምኞት መሳሪያና የፍላጎት ማራመጃ ብናደርግ ውድ አድማጮች የቱን ያህል በተሳሳተ የሃይማኖት ልምምድ ውስጥ እንዳለን የሚያሳይ ምልክት መሆኑን ልብ ማለት አለብን። መንፈስ ቅዱስ ጌታን መስሎ ለመኖር እንጂ ለትንቢትና ለራእይ ለታምራትና ለምድራዊ ቅራቅንቦ መሰብሰቢያ ምክንያት እንዲሆን አልተሰጠም። ጌታችን ሊያበዛልን የመጣው ሕይወት ሰማያዊና መንፈሳዊ ሕይወት እንጂ ምድራዊና ስጋዊ ሕይወት ሊያበዛልን አልመጣም። እንዲያማ ከሆነ በዚህ ምድር ላይ ተጎሳቁሎ መስዋዕት ሆነው ሰማዕታት ሆነው ያለፉት እግዚአብሔር ባሪያዎች ሁሉ ምኑን ምን ትርፍ አተረፉ? ብድራታቸው ሰማያዊ በመሆኑ በብዙ ደስታ መስዋዕት የሆኑት ሁሉ እንደ ኪሳራ ሊቆጠር ነውን? መስቀል አልባ ክርስትና እንደዚህ ያለ ምድራዊ ምኞትን በቤተ ክርስቲያን ካገባበት ጊዜ ወዲህ ወንጌሉን ገልብጠ ነው በተሳሳተ መንገድ ማየት ከጀመርን ሰንብተናል። ይህ ሊስተካከል ይገባዋል። መስቀል አልባ ክርስትና መንፈስ ቅዱስ አልባ ለሆነ አጋንንታዊ ሕይወት እንድንጋለጥ ለመሳትም ሆነ ለማሳሳት ምክንያት የሚሆን ሕይወትና አገልግሎት እንዲኖረን ያደርጋል። ምንጊዜም ሰው በስጋው በተለይ የእግዚአብሔር ብርሃን እየበራለት በተለይ እግዚአብሔር እውነትን ለሰዎች እየገለጠላቸው እያስተማራቸው በአመፀኛነት በተገለጠ በእግዚአብሔር እውነት ላይ እልከኛና እምቢተኛ ሆኖ ሰዎች ሲሄዱ ለሰይጣናዊ ስራ፣ ለሰይጣናዊ መንፈስ አልፈው ይሰጣሉ። እግዚአብሔር የመስቀሉን ስራ የታረቀ ክርስትናን ይመልስልን። ብዙ ሰዎች መስቀሉን መስበክ ስለ መስቀሉ ማስተማር ለሰዎች ይከብዳል። ከሰው አቅም በላይ የሆነ ከባድ ነገር ነው። ቀለል አድርጎ ነው መስበክ፣ ፍቅርን ነው መስበክ፣ ምህረትን ነው መስበክ ይላሉ። ያለ መስቀል የሚሰበክ ምህረት ሳይኮሎጂ ነው። ኢየሱስ ክርስቶስ ለእኛ ምህረትን ያስገኘው መስቀል ላይ ሞቶ ነው። መንፈሳዊ እውነት የወንጌል መልእክት ለየዘመኑ የሚሆን መልክና ውበት እንዲኖረው አይለወጥም። የምንከተለው ኢየሱስ ትላንትናም ዛሬም ያው ከሆነ እርሱን የምንከተልበት መንገዱም አይቀየርም። ከመስቀል የተፋታ ውድ ወገኖቼ፣ ወንጌል መስቀል አልባ የሆነ ወንጌል ጌታችን በመስቀል ላይ ድል የነሳቸውን መናፍስት የሚርመሰመሱበትን ሃይማኖታዊ ምክንያት የሚያደራጅ ባህሪ አለው። እደግምላችኋለሁ፣ ከመስቀል የተፋታ መስቀል አልባ የሆነ ወንጌል ጌታችን በመስቀል ላይ ድል የነሳቸው መናፍስቶች የሚርመሰመሱበትን ሃይማኖታዊ ምክንያት የሚያደራጅ ባህሪ አለው። ጆሮ ያለው ይስማ። የመስቀሉ ቃል የመስቀሉ ሥራ በሐዋርያት ዘመን የተሰበከው እንደኛ በምቾት በኖሩበት ዘመን አይደለም። እየተራቡ እየተጠሙ በእግራቸው እየሄዱ በሌሊትና በቀን በባህር ላይ በብዙ ስቃይና መከራ የጌታን መስቀል እየተሸከሙ ሰዎች እንዲኖሩ አስተምረዋል። ተሸክመው አገልግለዋል። ዛሬ እኛ እንዴት አንሸከም? ምን ደርሶብን ነው? ከነሱ የባሰ ኑሮ ውስጥ ሆነን ምኑ ነው የሚከብደን? እኛ እንደሰማን እንዳየነው የጌታን መስቀል የጌታ መስቀል ያስዋባቸው እንደ ሰማይ ከዋክብት የሚያበሩ ጻድቃንን ያፈራ እንጂ ሰዎችን በችግር ውስጥ የከተተ መስቀል አልሰማንም፣ አላየንም። መስቀል አልባ በሆነ ወንጌል የጌታን ጸጋ በሴሰኝነት እየለወጡ ለሚኖሩ የወንጌል ሸቃጮችና ነጋዴዎች ሰዎች ሰለባ ሲሆኑ አየን እንጂ ሕይወታቸው ለምልሞ በጌታ ክብር በጽድቅና በቅድስና ያለ መስቀል ሲኖሩ አላየንም። ለዝሙት፣ ለኃጢአት፣ ለርኩሰት እግዚአብሔር ለመዳፈር ሰዎች ሲጋለጡ በገሃድ እያየን ነው። ውድ አድማጮች፣ ሐኪም ቤት ሄዳችሁ መታመማችሁን ነግሩ። መድኃኒት የማይሰጥ ሐኪም ጋር የሚሄድ ሰው ማን ነው? መዳንን የሚያስገኝ ፈውስን የሚያመጣ መድኃኒት ባይሰጣችሁ ትሄዳላችሁን? ከኃጢአት የማያድን ወንጌል፣ በኃጢአት የሚያኖር ወንጌል እየደለላችሁ አትኖሩ። ውድ አድማጮች፣ ኢየሱስ ያለ መድኃኒት የሆነው ብንሰራው ሞትን ደሞዝ አድርጎ ከሚያስከፍለን ኃጢአት ሊያድነን ነው። የእግዚአብሔር ስም የተባረከ ይሁን። ከልባችሁ ከውስጣችሁ ኢየሱስን አድነኝ ብትሉት ዛሬ ኢየሱስ በከበረው ደሙ ያነጻችኋል። ደግሞም በመስቀሉ ኃይል ስጋችሁን ባስወገደበት ኃይሉ በመጠቀም በመንፈስ ቅዱስ አማካኝነት የድል ሕይወትን ሊያኖራችሁ ይችላል። ይህን ትምህርት በተከታታይ ሳስተምር መሠረት ያደረግኩት መንፈስ ቅዱስ የኢየሱስ ክርስቶስ የሕይወት መንፈስ ሕግ ነው በሚል ነው። ውድ አድማጮች መንፈስ ቅዱስ የኢየሱስ ክርስቶስ የሕይወት መንፈስ ሕግ ሆኖ የሚሠራው የጌታ መስቀል ሥራውን በሰራበት ሕይወት ውስጥ ነው። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱ ጋር የሰቀሉበትን ያንን መስቀል ክርስቲያኖች የእምነታቸው ማረፊያ፣ የነፍሳቸው ፈቃድ መካጃ ቦታ አድርገው ካላዩ በስተቀረ የሥጋቸው ፍላጎትና ሐሳብ በላያቸው ላይ እየሰለጠነ የእግዚአብሔር መንፈስ በሕይወቴ ይሠራል ብሎ ማለት ትልቅ ስህተት ነው። ውድ አድማጮች ኢየሱስ ክርስቶስን ተከትሎ ለመሄድ ጌታችን የሚሄድበት መንገድ ሁሉ ለሥጋ የሚመች መንገድ አይደለም። ውድ አድማጮች የሰማችሁትን ለመታነጻችሁ ከመስቀሉ ጋር የታረቀ ምርጫ ለማድረግ ምክንያት ይሆንላችሁ። በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 North አይላንድ Street አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 AM ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 5716438454 ደውሉልን። በድረ ገጻችን www ወንጌል org ወይም www ኢትዮ CGC org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን